Hello. ሄሎ ሄሎ ሄሎ
ጤናይን ካሪፍ ቤት ይሰማዎታል?
ምንድን ነው የሚለው ስልኩ?
hello ይሰማል?
hello
እሺ፣ በዚህ ቁጥር ተደውሎልን ነበረ። አሪፍ ላይ ይፈልግናል ብሎ ታገኘው
እ
አሪፍ ቤት ብለው ደውሎልን ነበር። በዚህ ቁጥር
ምን
ተደውሎ አግኝተን ነበረ።
ከየት ነው?
ክፌ
hello ሞታል ደግሞ ከየት ነው?
ከአሪፍ ቤት ነው የምንደውልልዎት። በዚህ ቁጥር ደውለውልን አግኝተን ነው።
ኧረ ተሳስተዋል።
እሺ፣ አመኛቸው። መልካም ቀን ይሁንልዎት።